ይታያል።
ሄሎ ሄሎ እንግዲህ ከዚህ በኋላ ነው እሷ በቃ ከእሱ ላይ ገብተናችሁ እሱ ይታያል። አጀንዳው ከእሱ ላይ ይቀራል። አዎ እንዳጀንዳ እንደሆነ ላይ ጻፍ ከደቡብ ነው ነው ነው እዛ ውስጥ መክተት በቃ እሱ ካለ ችግር ምናምን
ሄዲንግ አልባ
ፖስት
Thank you.